ሰይመ ጨክና እሷ አታውቅም ለምን የሆነ በቃኝ አለች ለአይኗ እንኳን የጠላችን ከልቧ ሰው ተቀይመ ጨክና እሷ አታውቅም ለምን የሆነ በቃኝ አለች ለአይኗ እንኳን የጠላችን ይቅርታ ልጠይቆስም ጥፋቱ የኔ ነውና ዘይቅር በልሳን ነካከር ቂም ይዘሽ አትለኝ ስማጠን ከደጅሽ ቆሜ ከልብሽ ይቅር በይኝ ከልቧ ሰው ተቀይመ ጨክና እሷ አታውቅም ለምን ይሆን በቃኝ አለች ለአይኗ እንኳን የጠላችኝ እንደገና ኩርፊያ ይቅርና እንነጋገር እንደገና ዘይናድሰው የቤቱ ማፍር እንደገና አልወጣም አለኝ የልብ ያዘን እንደገና እንቀራረብ እንተዛዘን እንደገና አልወጣም አለኝ የልብ ያዘን እንደገና እንቀራረብ እንተዛዘን ከልቧ ሰው ተቀየመ ጨክና እሷ አታውቅም ለምን የሆነ በቃኝ አለች ለአይኗ እንኳን የጠላችን ከልቧ ሰው ተቀየመ ጨክና እሷ አታውቅም ለምን የሆነ በቃኝ አለች ለአይኗ እንኳን የጠላችን ናፍቀሽኝ ማስቀይምሽ ብለሻል መጽሐፍ ይዘሽ ስማጠን ፍቅርን ከፍተሽ ቃልሽን ከዘንጋሽ እስካሁን በድንሽ ካረግሽ አሁን ነው ግፌ ስራሽ ከልቧ ሰው ተቀይመ ጨክና እሷ አታውቅም ለምን ይሆን በቃኝ አለች ለአይኗ እንኳን የጠላች እንደገና ኩርፊያ ይቅርና እንነጋገር እንደገና ዘይናደሰው የቤቱም አገር እንደገና አልወጣም አለኝ የልብ ያዘን እንደገና